Reset Kursiv ተበልርደውት
ሄሎ
ሌላ ሰላም ነሽ?
ለምን ልርዳው?
ኦኬ ወደ ምን መሄድ ነው? ወደ መቀለ መሄድ ፈልጓል
እሺ ለመቼ
ማለት ነው።
ምን አሉኝ?
ለንገ ነገ በነገ ከአዲስ አበባ መቀሌ።
አዎ እሺ እያየሁልሽ ነው። ለአንድ ሰው ነው?
አዎ ይኸው ስንዴ ሰባት ነው።
ምን አሉኝ?
ለጠዋት ሁለት ሰው ሁለት ሰው ኦ ለጠዋት ሄሎ እሺ እያየሁልዎት ነው።
ዋሳ ልትደርስ ነው? ብምታት ሰምዐ ሓንቲ ኣቕልም
ሄሎ
ሄሎ ሄሎ እሺ ከአዲስ አበባ ወደ መቀሌ ነገ ጠዋት አንድ ሰዓት ሁለት ሰዓት ከአርባ አምስት አለ።
ኦኬ ሸውዓተ ፈረቓል ማለት ነው። እሺ
እና ለአንድ ሰው አምስት ሺ ሶስት መቶ ስልሳ አንድ ብር አምስት ሺ አንድ መቶ ስልሳ አንድ ብር
እንታችን የአንድ ሰው አምስት ሺ አንድ መቶ ስልሳ አንድ
Okay እሺ ትንሽ ቆይተን እንደውል እሺ ይቻላል። እሺ